hello ጤና ይስጥልኝ Best Bet።
hello
አቤት Best Bet ነው ምን ልርዳ?
አ Best Bet ነው ምን ልርዳ?
አላየውም ብሩ አንተ ጋር እ
አላየውም ብር
የመንበር ወጪ አድርገህ ነው
ኮቸር ከወጣ እንደ ቴሌብር ይገባል። ግን ሰባት መቶ እና ስምንት መቶ ነው ነይ ሰባት መቶ ና ዘጠኝ መቶ ዘጠኝ መቶ ብር አ መጀመሪያ ሰባት መቶ ብር ነው።
እሺ እንደገና?
ይገባል አይደል?
እሺ ይገባል አይደል? ትንሽ ጠብቀው ቻፖች ጋር ትንሽ ደም ግጭት ተፈጥሮ ስለነበረ ነው።
እንደዛ ነው።
አዎ እንደዛ ነው።
እሺ እሺ
እስከ አንድ ሰዓት ምናምን ይደውላሉ።
እሺ